አላውቅም፣ ብርዶኛል።
ሄሎ፣ ሰላም ነኝ።
ሰላምዬ እንዴት ነሽ?
አለውን ደህና ነሽ?
አለውን
ስልሳ አንድ ሰማንያ አምስት ስልሳ አንድ ሰማንያ አምስት ምን ነበር?
እንድታስወጪልኝ ነበር። ዝናብ ገብዝቦ በቃ መንቀሳቀስ አልችልም።
እሺ ምን ብዬ ልጠይቅልህ? dispatcher ኦች ምን ልበላቸው?
እንደምንም አድርገሽ check አድርጊውና ብታስወጪልኝ ደስ ይለኛል። በጣም በርዶኛል። የምር እሺ አባ ቆይ እጠይቅልሃለሁ። ሌላ order ይዘሃል?
አላውቅም። እንደ አጋጣሚ እጄ ተሳስቶ ነው የነካው።
okay ከየት ወዴት መሄድ ነው?
ቅርብ ነው እሱማ፣ ከገርጅ ቦሌ ሆምስ ነው። እዛው እዛው ነው፣ ግን በጣም በርዶኛል። ለዛ ነው።
እስቲ ቆይ እሺ፣ አንድ አትዝጋው።
እሺ
ሄሎ ፍቃዱ፣ ወይስ ወይዬ አይወጣም አሉክ።
በቃ ችግር የለም ሰላም ነው።
እሺ አባ እሺ